ያንተ ፍቅር የለም እንደ አንተ እንደ አንተ ሰላም የለም እንደ አንተ ሩሩህ የለም እንደ አንተ እንደ አንተ ሚሆን የለም ፍቅር ደስታ በቤት በቅፍ ያለው መባረክ እርካታ መዘምማን ሰላምህ ዓለም እንደሚሰጠው አይደለም ሞልቶ ተርፎ ካይምሮ ካሰቡ በላይ ነው ሞልቶ ተርፎ ካይምሮ ካሰቡ በላይ ነው ከመንፈስ ወዴት እሄዳለሁ? ከፊትስ ወደማን እሸሻለሁ? አንተ አንተ እግዚአብሔር ነህ፣ ባሕር ምድር ሰማይን የሞላ ባሕር ምድር ሰማይን የሞላ እንዳንተ ፍቅር የለም እንደ አንተ እንዳንተ ሰላም የለም እንዳንተ ሩሩህ የለም እንደ አንተ እንዳንተ ሚሆን የለም አባቴ ቁልፉ ሁሉ በእጅ ነው የሚሳን የሚያቅብል አትምንም። ቤት ዘውት የተወደደ የሚናፈቅ ምንጭህ ኢየሱስ የማያልፍ የማይደርግ ምንጭህ ኢየሱስ የማያልፍ የማይደርግ ከመንፈስ ወዴት እሄዳለሁ? ከፊትስ ወደ ማን እሸሻለሁ? አንተ አንተ እግዚአብሔር ነህ፣ ባሕር ምድር ሰማይን የሞላ ባሕር ምድር ሰማይን የሞላ እንደ አንተ ፍቅር የለም እንደ አንተ እንደ አንተ ሰላም የለም እንደ አንተ ሩሩህ የለም እንደ አንተ እንደ አንተ ሚሆን የለም የህይወት ቃል ጣፍጣፋጭ ምክር አለ ከሞት ወደ ህይወት ታሪክን ትለውጣለ ማንም ሊያየው በማይቻል ብርሃን ውስጥ አለ ጌታ አምላኬ ጨለማዬን ታበራለ ጌታ አምላኬ ጨለማዬን ታበራለ ከመንፈስ ወዴት እሄዳለሁ? ከፊትስ ወደ ማን እሸሻለሁ? አንተ አንተ እግዚአብሔር ነህ፣ ባሕር ምድር ሰማይን የሞላ ባሕር ምድር ሰማይን የሞላ እንዳንተ ፍቅር የለም እንደ አንተ እንደ አንተ ሰላም የለም እንደ አንተ ሩሩህ የለም እንደ አንተ እንደ አንተ ሚሆን የለም ለዓለም ሲገለጥ ሰውን መውደድ ከምንም በላይ ራስን ሰጥተህ አሳልፍ። በፍቅር በፍራን በፍቃዴ ልገዛል ካንተ ልማ ሰላም ረፍቴን ታበዛለህ። ካንተ ልማ ሰላም ረፍቴን ታበዛለህ። ከመንፈስ ወዴት እሄዳለሁ? ከፊትስ ወደ ማን እሸሻለሁ? አንተ አንተ ከፊትስ ወደ ማን ሸሻለሁ? አንተ አንተ እግዚአብሔር ነህ። ባሕር ምድር ሰማይን የሞላ ባሕር ምድር ሰማይን የሞላ እንዳንተ ፍቅር የለም እንደ አንተ